ጤና ይስጥልኝ ቻፋ።
አብሮ ይስጥልኝ እንዴት ነሽ? በዚህ ቻፓ ስድስት መቶ ብር አየር ተይዟል። በተለይ ደውዬ ነበር እና
ምን አለኝ?
በዚህኛው ስልክ
እሺ
ስድስት መቶ ቻፓ ሚል በፍቼ ነበር። ቴሌ ብር ስጠይቃት ወደ ሳታ ገብቷል ምናምን ብላኝ ነው ዊዝድሮ ነው ዲፖዚት?
እ?
ዊዝድሮ ነው ዲፖዚት?
ስትጫወት
ሄሎ
አቤት withdraw አድርገው ነው deposit አድርገው?
deposit ነው።
እሺ transaction message አለት
እ፣ አለ የከፈሉበት ቴሌ ብር
በ- አዎ፣ እዛ pend በቃ ፔንድ እሱን እና ምን ያደርጉልኛል?
ስልክ ላይን ብሎ አስቀምጥቶታል። እ?
ስልክ ቁጥር ልስጦትና በእሱ ቴሌግራም ላይ ላኩልን። እሺ
እሺ ስልክ ቁጥር ቆይ፣ እሺ
ዜሮ ዘጠኝ
እ፣ እሺ ዜሮ ዘጠኝ ስልሳ
ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት
አዎ በዚህ ቴሌግራም ላይ screenshot አድርጌ ነው የምልከው።
አዎ
እሺ፣ እሺ።
እናመሰግናለን።